ሄሎ ሄሎ ወይ ረድ ሰላም ነው አለሁ አለሁ አንደኛውን login አድርጌዋለሁ የእንትን የሚለውን ምን የሚል ሶዶ ማዞሪያ የሚለውን አይ፣ ማዞሪያ እየሰራ ያለ shop ነው። ማከፋፈያውን ብታደርግልኝ የትኛውን ላድርግልህ?
ማከፋፈያውንና agent ኡን login አድርግልኝ እዛው ራሱ ሶዶ ላይ ማከፋፈያ የሚለውን እና ማከፋፈያ የሚለውንና የሚለውን። እሺ አ እና ኤጀንቱንም
እ ኤጀንቱንም ሎጊን አድርግልኝ እዛው ላይ እሺ።
ፔስት አድርጌውና የቀያየርኩ ገባለሁ።
እሺ